hello hello
ደስ ቢል ችግር ቆርጬ ነው ይልኛል። hello
hello ወይ
ትኬት ቆርጬ ነበር። አንዴ እንድታይልኝ ፈልጌ ነበር።
እሺ ንገረኝ። cashier code አንተ ትነግረኛለህ?
አዎ አስራ ሶስት አስራ ሶስት ሰባ አንድ
ሰባ አንድ ሰማንያ ሁለት ሰማንያ ሁለት ሰባ ሰባት
እሺ እሺ ታርሞላል። እሺ ሌላው
ሌላስ ሁላው ነው።
አዎ አንድ ጨዋታ ወድቆባል። ያለቁት ጨዋታዎች ታርሞላል።
ነው አዎ
ቦነሱሳ
ገና ነው። ጨዋታዎች ገና እየተጫወተ ስለሆነ ሁሉም ጨዋታ ማለቅ አለበት። የታር ያለቁት ብቻ ነው የታረሙልህ።
ነው ስንት ጨዋታ ቀርቶ ነው?
እ፣
Hello ስምንት ጨዋታ ቀርቷል። ገና ነው።
ስምንት ነው። ስምንት ነው። አንዱ ወድቋል አንድ ጨዋታ ወድቆባል ካለቁት ውስጥ።
ነው። ሌላው አልፏል።
አዎ
እሺ